ጤና ይስጥልን ፍሬወርክ ምን እንርዳው?
ጤና ይስጥልን ወንድሜ አፍሪ አፍሪካዋ
አዎ ነው ምን እንርዳውት?
በእናንተ በኩል ማስታወቂያ የስራ ማስያ ፖስት ልክ ምን ነበረ?
ኬት ነው የሚደውሉልን?
ምን አልከኝ?
ኬት ነው ይደውሉልን? አሁን ከ- ከዚሁ ከአዲስ አበባ ከአዲስ አበባ ነው?
አዎ፣ ከአዲስ አበባ እንደዛ ከሆነ ይህን ስልክ ቁጥሮትን ሊያዝ እና ይህን የሚመለከተው ሌላ ስለሆነ አዎ።
ሰው እነሱ contact ያደርጋቸዋል።
እሺ እሺ ማን ልበል ስሞትን?
ታዲዮስ ታዲዮስ አዎ፣ እሺ፣ እነሱ contact ያደርጉታል። አሁን
መልካም እሺ። እኔ ያው post ለማድረግ ነው ገብቶ አገፈ ይላል።
እሺ እሺ እሺ፣ እሺ፣ መልካም እሺ
ያወራው ምናምን አይገባም